hello
hello ሴት አስራ ሁለት ሰባ አስራ ሁለት ሰባ እሺ
አዎ customer ስራ ብያ ነበር ለፍቅር
እሺ አሁንም አያነሳም አዎ አስር አስራ ምናምን ሞ- ጊዜ ሞክሬለት አያነሳም
እሺ አንዴ ቆይ ጠብቀኝ እሺ
አስራ ሁለት ሰባ አዎ order number ኡ ልክ ነው
አዎ መስ- ቢኒያም አስራ ነህ ሁለት አዎ ቢኒያም ነኝ
ለማን ነው የተናገርከው ለፍቅር ነግሬያት ነበረ አንዴ አሳውቅላለሁ ምናምን አለች
እሺ አንዴ ቆይ አልሰጥንም እሺ ቢኒያም አንዴ እደውልልሃለሁ እኔ እሺ እሺ ደውዪልኝ እሺ አስራ ሁለት ሰባ ነው አዎ አስራ ሁለት ሰባ
እሺ ቻው